Hello
ወይ ሰላም ጤና ይስጥልን።
ሰላም ሰላም። ከአዳማ ነው የምንደውላችሁ። እናንተ ደንበኛ ነኝ።
እሺ
ብሊንኮ አጠፋችሁት እንዴ?
ፍሊንኮ እም፣
Hello
አዎ ብሊንኮ አይሰራ።
አ- አዎ እየሰራ አይደለም፣ ግን እየተስተካከለ ነው። እሺ ትንሽ ደቂቃ ብቻ ጠብቀን።
መልሳለ ዛሬ ግን አዎ አዎ ይመለስ አለባት።
እም።
እሺ መልካም ምሽት።